hello
ሰላም ጤና ይስጥልን። ቤት ቤት ሰላም ነው። ቤት ቤት ነው።
አዎ ቤት ቤት ምን ልርዳ?
okay okay። ማታ ብር ጨምሬ ማለት ነው የተጫወትኩ ያለሁት እሺ
ብር እንትን ስነካው አይ በእንትን ላይ እቺ አውሮፕላን ላይ ስነካው ስነካው እንትን ብር ትቆርጣለች። ደግሞ እንትን ላይ አትሆንም።
ምን ጫን JetX ነው።
ታስቀ አዎ ትናንትና እንደዛ ነበር።
አዎ እስኪ ብዙ ብር አሁን ሳልጫወትበት ምንም ሳት ሳትበላም ደግሞ አለ እስኪ ይልን
ትናንት ነው እንደዚህ የሆነብክ ማታ? አዎ ማታ ትናንትና እሺ፣ ማታ እንደዛ የሆነብክን አሁን ትልክልኛለህ ቴሌግራም ላይ ምን ምን እንደዛ የሆነብክን እ
round የትኛው round ላይ እንደዛ እንደሆነ ምልክት አድርገህ ቴሌግራም ላይ ላክልኝ check OK እንዳደረግህ OK game ኡ ነው አዎ የትኛው ስትጫወት ጌ- የትኛው round ላይ እንደሆነ ብሩን የቆረጠብህ game ኡ game ኡ እንትን ነው አበ- አበ- እንትን አዎ ጄት አዎ ጄት ገብቶኛል account history ውስጥ ገባና የትኛው round ላይ እንደዛ እንደቆረጠብህ ምልክት አሀ።
አድርገህ ላክልን ቴሌግራም OK።
ታውቀዋለህ አላቆም
እሺ ስለዚህ ቁጥር ታርጉኝ ልንገርህ?
አለሽ ቆይ ልንገርህ እ፣ ንገረኝ እሺ።
ዜሮ ዘጠኝ ዜሮ ሶስት OK ቆይ ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ።
በዚህም መደወል ይቻላለሁ አይ ይችላል save አድርገውና ቴሌግራም ላይ ላክልኝ ያልኩህን round ኡን በቃ እ፣ ለምን ሌላ ቴሌግራሙ ሰው ላይ እንዳልሆነ ላኩልኝ።
በቃ እሺ እሺ እንደዛ አድርገህ check እናደርግላለን። እሺ